ሄሎ
ጤና ይስጥልን ደንበኛ ስም ከቢጫ ነው የምንደውለው ተቋረጠ በድጋሚ ይቅርታ እሺ እሺ
ቲን ነበር የቢጫ ሂዶትን ሊነግሩ ይችላሉ
ልነግረውት ልንገሮት
አዎ
እሺ ዜሮ ዜሮ ሀያ ሶስት
እሺ
ዜሮ ሀያ ሶስት አሉ ሀያ ስምንት አዎ ሀያ ስምንት ሀያ ሰላሳ ስምንት ስምንት ስልሳ አንድ
ለዜሮ ሀያ ሀያ ሶስት ሀያ ስምንት ሰላሳ ሀ- ስምንት ስልሳ አንድ ስልሳ አንድ አዎ
እሺ በቃ ጥያቄቱን መዝግበን አስተላልፈናል ሌላ እሺ መረዳት ነገር አለ እናመሰግናለን አቤት እሺ እኛም ስለደወሉ እናመሰግናለን ስለ አገልግሎት ያሉትን እሺ አስታውስታይ ከሚሰሙ ድርጓ መልካም ቀን